ሳሳሻለሁ ለመመካት በደስታው ሕይወት ሕይወቴ አረ ሳሳሻለሁ ባንቺ ለመመካት በደስታው ባንቺ ለመመካት በደስታው ሳሳሻለሁ ባንቺ በመመካት በደስታ ሳሳሻለሁ ባንቺ በመመካት በደስታ ሳሳሻለሁ ባንቺ በመመካት በደስታ ሕይወት ሐሳቤ አንቺ የኔ አለኝታ በእርግጥም ፍቅሬ ነሽና ልጣሽ ላንዳፍታ በእርግጥም ፍቅሬ ነሽና ልጣሽ ላንዳፍታ አንቺን በማግኘቴ በጣም እኮራለሁ አንቺን በማግኘቴ በጣም እኮራለሁ። ሕይወት የኔ ብቻ እንደሆንሽን አውቃለሁ። ሕይወት የኔ ብቻ እንደሆንሽን አውቃለሁ። ሕይወት ሕይወቴ አነሳሳሻለሁ ባንቺ በመመካት በደስታ ሕይወት ሕይወቴ አነሳሳሻለሁ ባንቺ በመመካት በደስታ ባንቺ በመመካት በደስታ እውነት ሕይወቴ ነሽ ፍቅርሽ የሚያረካ እውነት ሕይወቴ ነሽ ፍቅርሽ የሚያረካ ስተኛም አብሬሽ ከእንቅልፌ ስነቃ ስተኛም አብሬሽ ከእንቅልፌ ስነቃ ሕይወት ሐሳቤ አንቺ የኔ አለኝታ በእርግጥም ፍቅሬ ነሽ ናልታሽ ሕይወት ሐሳቤ አንቺ የኔ አለኝታ በእርግጥም ፍቅሬ ነሽ ናልታሽ ናልታሽ በእርግጥም ፍቅሬ ነሽ ናልታሽ ናልታሽ